Hello hello Hello ጤና ይስጥልኝ።
አብሮ ይስጥልኝ።
ሸገር ማኔን ነው?
አዎ ነው።
እሺ ከዊ ፕላስ ሶሉሽን ነበር የደወልኩት እሺ ነው።
እና ባለፈ app ላይ ተመዝግባችሁ ነበር እና አዎ አሁን ላይ የተመዘገቡትን active እያደረግን ነበር እሺ እና system ላይ የሚሙሉን አንዳንድ ነገሮች እየጠየቅን ነበር እና እ- እሱ እንድትነግሪኝ ነበር።
እሺ እሺ የድርጅታችሁ ስም ምን ነበር?
ሸገር ሽመል ጊዜ ኤልኩት ነው።
እሺ አድራሻ የት ነው?
ሜክሲኮ
ሜክሲኮ እ፣ ምኑ ኬክ ጋር ህንጻ።
ኬክር ህንጻ። እሺ እ- ስምሽ ያንቺ የኔ ማዕዛ
መዓዛማ ወንድም
ወንድሙ እ፣ በዚህ ስልክ እናገኛቸዋለን ሁሌ ነው ወይስ ሌላ አለ?
ሌላም አለ።
እሺ ትነግሪኛለሽ?
ተጨማሪ ነገሮች እም፣
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ
ሀያ አምስት ሀያ አምስት አስራ አንድ አስራ አንድ ሰላሳ ሶስት ሰላሳ ሶስት እሺ የምትሰሩበት ቀን መች ነው?
ከሰኞ እስከ ቅዳሜ
ሰኞ እስከ ቅዳሜ። እሺ ሰዓቱስ?
ከሶስት ሰዓት እስከ አስራ ሁለት ሰዓት
እሺ ሎጎ አላችሁ?
እ፣ አዎ አለ
እሺ ሎጎ እና license በቴሌግራም ማግኘት እችላለሁ?
እ፣ እሺ ልክልሻለሁ እሺ በሆነ ቁጥር እ፣ እንትን text አደርግልሻለሁ በዚህ ቁጥር እሺ ከዛ በኋላ ትልክልኛለሽ እና ደግሞ በተጨማሪ ድርጅታችን እ፣ ማስታወቂያ ከሚሰሩ ልጆች ሰዎች ጋር ስለሚሰራ ያው እናንተን እንድታስተዋውቅ እድሉን ሰጥቷቸዋል እና እና ትፈልጋላችሁ?
እ፣ ቆይ እስኪ ላስብበትና አስመጣ እሺ እሺ እሺ በቃ መልካም ቀን ይሆንልሽ።
እሺ